ያስጥልን ቤስት ቤት መቼ ነው የምንወጣው?
ሄሎ
ሰላም ጤና ያስጥልን ቤስት ቤት።
ሄሎ ስለ ዊዝድሮ ነበር።
በዚህ ስልክ ነው?
ኧረ አይደለም፣ በ- አሁን ደውዬልሽ ነበርና ቻፓ ላይ ደውል ምናምን ብለሽኝ ይቅርታ እኔ ላለው እንችላለሁ ብዙ ስለሆነ።
ሚሲ ዜሮ ዘጠኝ
እሺ ቻፓ ላይ ደውላለች ፕሮሰስ ላይ ስለሆነ ነው
አነሱልኝም እኮ ቻፓ።
እኮ ግን process ላይ ነበር ወይ ነው እሷ ስታናግርህ አዎ እኮ process ላይ ከሆነ ከአንድ እስከ ሁለት ሰዓት ትጠብቃለህ። እሺ ለዛ ነው።
አይደለም፣ ጠብቄያለሁ እኮ ከሁለት ሰዓት በላይም ጠብቄያለሁ።
እሺ
እና ንገረኝ።
ቻፓ ላይ እኔ ያሳውቅላለሁ አለችኝ።
በቃ እሷ ካሳወቀችልኝ እነሱን መልስ አይተን መልሰን እንደውልልሃለን። እሺ አይ አያነሱም እኮ እነሱ ስልክ ነው የማያነሱት።
እኛ contact ስለምናደርጋቸው ቴሌግራም ላይ ካሳወቀችልኝ እነሱን መልስ አይተን እንደውልልሃል።
እሺ አሳውቂልኝ አንቺ።
እሺ ደግሜ ያሳውቅልሃለሁ።
እሺ ስልኩ ቁጥር ልንገርሽ፣ ዜሮ ዘጠኝ
እዛ ቴሌግራሙ ላይ ስለማገኘው እጠይቅልሃለሁ።
አይ አንቺ የእኔን ነው የምልሽ፣ የእንትኑ የቤስት ቤቱን ቁጥር
አዎ እሺ ንገረኝ።
ዜሮ ዘጠኝ እሺ
ሀያ ዘጠኝ ሀያ ዘጠኝ አስራ ሁለት አስራ ሁለት ሰላሳ ሁለት እሺ ሀምሳ ሁለት ስንት ብሩ?
ሶስት መቶ
እሺ
ሁለቱም በላስድ ሆኗል፣ ግን አንዱ ብቻ ነው የገባው።
በቃ ችግር የለም አሳውቅልሃለሁ።
እሺ።